እንጃ። hello ጤና ይስጥልን።
አበሽተልሽ መሀሌት ከተማ ነሽ?
አዎ ልጅ እሺ ከ We Plus Solution ነበር የምደውልልሽ።
እም፣ ለሆስት ለቲክቶክ እና ለዩቲዩብ ሆስትነት ሲቪ ልከሽ ነበር አይደል?
አዎ ልኬ ነበር።
አዎ። ስለዚህ ለሐሙስ አራት ሰዓት interview መምጣት ትችያለሽ።
አዎ እችላለሁ።
እሺ አድራሻውንና ምን ምን ይዘሽ መምጣት እንዳለብሽ በ text እልክልሻለሁ።
እሺ እሺ እናቴ እሺ አመሰግናለሁ።
መልካም ቀን።
እሺ